ሄሎ ሄሎ አቤት፣ ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉት። ምን እንርዳው?
አብሮ ስለን ነው ዊዝ አድርጌ የነበረ አስር ሺህ አልወርደልኝ አለ።
አለች ምስት ያንና ምን አልከኝ? ይቅርታ ደንበኛችን።
ዊዝ አድርጌ የነበረ አስር ሺህ ብር አልወርደልኝ አለ።
እሺ፣ የቤት ቤት ቁጥር የደወልክበት ነው?
አዎ
እሺ፣ hello ወይ እሺ፣ መቼ ነበረ? ዛሬ ነው።
ዛሬ አሁን አዎ
አስር ሺህ ብር አይደለ? ስልሳ ሁለት ሀያ አምስት ስልሳ ሰማንያ ወደሚል ቴሌ ብር account ነው የሚገባው።
አዎ እሺ፣ አንዴ confirm አድርግ። መስመር ላይ ጠብቀኝ። check እሺ።
አድርጌ ነው confirm ማድረግልሽ። እሺ እም፣ እሺ
hello ወይ እሺ፣ ከቤት ቤት account ቷ ወጪ ሆኗል። እሺ
እሺ ሁለት ቴሌ ብር የቴሌ ብር ቁጥርህን check ማድረግ ትችላለህ። ገብቶልሃል።
እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።